ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ሰላም
hello
ቴሌ ብር ወጣ እንዴ ከእንትን
ቴሌ ብር አዎ እ
አልሰራለኝም
deposit ነው ወይስ withdraw?
አዎ deposit
እሺ deposit ለማድረግ technical ችግር ስላጋጠመን ነው ሌላ አማራጭ አዘጋጅተናል። በዛ አማራጭ መሰረት ማስገባት ይችላሉ።
ምን አማራጭ አለ?
አሁን በምሰጦት ስልክ ቁጥር ቴሌ ብር ያስገቡና ብር ያስገቡና ከዛም ሁሉ ስፖርት የሚልኩበትን የሚጠቀሙበትን ስልክ ቁጥር፣ ስም እንዲሁም ደግሞ የእርስዎን ስምና ስልክ ቁጥር ከ screenshot አድርገው ጋር አድርገው በቴሌግራም ይልኩልናል።
አዎ ከዛ እኛ ደግሞ ወደ account ዎ deposit እናደርጋለን ማለት ነው።
ኦ ኮመሳ ይሆን ይባለ
እ
ኮመማ ይሆን ይባ
ምን
ኮሞስ አይሆን ክሳ አሁን አማርኛ እያወራን አልነበር?
ወዴ ዝምናራን
በአማርኛ ማውራት ከቻሉ በአማርኛ ያናግሩኝ። እሺ ደንበኛችን
አራይ